Hello ጤና ይስጥልኝ Best Bet
ጤና ነው።
እግዚአብሔር ይመስገን። ምን ነበር?
ብር ከ ብሩ ነበረ ወደ account ለማሳለፍ ነበረ ወደ ቴሌ ብር ወጪ ለማድረግ የደወልክበት ቁጥር ነው Best Bet ስልክ ቁጥር?
እ አሁን የደወልክበት ቁጥር ነው Best Bet ስልክ ቁጥር?
አዎ
እሺ። መቼ ነበር ወጪ አረከው?
ወጪ አላልኩም
መቼ ነው ወጪ አረከው?
አላልኩም።
እኮ ዊዝዶ ብለህ ዘዟ ዊዝዶ ብለህ ዘዝ እና ዊዝዶ ውስጥ ግባና ከዛ SantimPay እና ቻፓ የሚል አማራጮች አሉ። ወደ ቴሌብር account transfer ማድረግ የምትፈልግ ከሆነ ብሩን ማለት ነው።
ቻፓን አጅና ካለ ደግሞ ቴሌ ብር አያመጣልኝም። አሁን ሳሳልፍ እንደዛ አምጥቶልኝ ነበረ ቴሌ ብር ምን አልከኝ?
deposit ሲያደርግ ማለት ነው።
ምን አልከኝ?
deposit ሲያደርግ እንደዛ ነው ያደረኩት። ቻፓ ቻፓ ማለት ነው።
በቻፓውን deposit ያደረከው አይደለም በቴሌ ብር በቴሌ ብር ትችላለህ እኮ አሁን ከ Best Bet account ን ለማስወጣት ነው አብሩ
አዎ
እኮ እንትን በለው እ-
withdraw ውስጥ ግባና እ- ከዛ ቻፓና SantimPay የሚል አማራጭ ያመጣልሃል።
አዎ እ፣ SantimPay ፈጣን ነው። በቴሌ ብር ለማዘዝ አለ SantimPay ምረጥና ከዛ በኋላ ማስወጣት የምትፈልገውን ብር ይጠይቃል። እሱን ታስገባና withdraw ካልከው በኋላ ቴሌ ብርን ትመርጣለህ ማለት ነው። ከዛ በኋላ ይገባላል ወደ አዎ እንደዛ ነው።
አይ እሺ ነው።
እሺ